ትችልገስ እንግዲህ አድምጪኝ ናፍቆቴ አገኘሽ ነው እንጂ ደስታዬ ሳጣሽ ይከፋኝ ሕይወቴ እመኚኝ በፍቅር ልናንሰ በእውነቱ የለኝም የማምነው ስለምወድሽ ከልቤ ሳጣሽ ይከፋኛል ሕይወቴ ስትለይ ካጠገቤ ሳጣሽ ከጎኔ ስትርቂ የምታስጨንቂ የኔ ናፍቆት ለምን ይመስልሻል አንድ የምሆነ ወድጄሽ እኮ ነኝ